Hello እንዴት ነክ?
እግዚአብሔር ይመስገን።
ከኦዳ bike manufacturing ነበር የምደውልልክ።
ከምን ኦዳ bike manufacturing እመጣለሁ ብለከኝ ነበር
Okay።
እና እሱ አ- ልጠይቅክ ነበር፣ እየጠበቅን ነበር።
አ፣ ተሳስተሻል ይመስለኛል። ቁጥር ሙለር አይደለክ?
አዎ።
እኮ ደውለልኝ ነበር
መቼ
እ፣ December seven
በምን ዙሪያ ነበር ያዋራሁሽ? ይቅርታ።
ሳይክል Okay። አ፣ አ፣ ዋጋውን ለማወቅ ነበረ እና አ፣ እንግዲህ ሲሞላልኝ እመጣለሁ። ለዛ ነው።
እሺ እሺ እሺ፣ መልካም ቀን።
አየህ